ሄሎ ሄሎ ሰላም ጤና ይስጥልኝ። ከስልክሽ ነበር የምንደውለው። ሄሎ እሺ፣ ጤና ይስጥልኝ። እሺ፣ ፋንዲያ order ዛሬ አልተረከቡም አይደለ? አርባ KG አዎ፣ ይቅርታ፣ ነገ የት እናምጣሎት? location ቲፒዮ
ቲፒዮ ይመጣሉታል። እሺ፣ መልካም እሺ።
አስራ አንድ ሰው ነው። አስር ነው group ኡ፣ ግን አስራ አንድ ነው ይሄኛው።
የትኛው የአርባ ሰው ነው?
አስ- አ- አስ- እኔ እንጃ ምን ያህል ኪሎ እንደሆነ ግን ረስቼዋለሁኝ። ግን አስራ አንድ ሰው ነው
group ኡን ያሳውቃሉ። KG ው ላይ ምን ችግር የለም።
ገብቶኛል። አስር አስር ነው normally። ግን እኮ ከ- ስትገቢ አንዳንዴ ይገባል ከዛ በላይ ለዛ አስራ አንድ group ነው
ቆይ እስኪ አንዴ እዚሁ ላይ check ላድርግሎት።
አስራ አንድ ሰው ማለት ነው። እሺ መቴ
አዎ አስራ አንድ ሰው ነው።
እሺ የአስራ አንድ ሰው አጠቃላይ አርባ KG እሺ ውዴ።
ቸርችል ቲፒዮ አይደለ location?
አዎ አዎ መልካም እሺ።
መልካም እሺ፣ ተመሰግናለሁ።